Hello Hello
አቤት አቤት መልሼ ደወልኩኝ ይቅርታ
Okay እሺ ካድርጊያቸው ነበረ እ እዚህ ከቢሮ ነው እና test ለማድረግ ነው የገቡት እርስዎ group ውስጥ ስለዚህ order ኡ ይመጣልዎታል እ ይወስዳሉ
Okay ምን ያህል ኪሎ ነው ያሉት አንዳንድ ነው order ያደረጉት
አሀ።
ይሄንን ይሄንን አንዳንድ ነው ይወስዳሉ ያደረጉት አዎ
ችግር የለም በቃ ይሁንሽ አዎ ብሩን አይ እንትን አይሉም እዛ ይጠቀሙበት Okay እሺ መልካም ቀን ይሁን እሺ አመሰግናለሽ እሺ አመሰግናለሽ Thank you.